hello እ እ ስነካካ ይኸውልህ እንትን ስል ጠፍቶብኝ እኮ block ነው ያደረጉት እኮ። እስቲ አሁን እኔ ልኬልዎታለሁ message አሁን ገብቷል።
አሁን message ልኬልዎታለሁ፣ ግን እሱ እንትኑን የላኩ እንትን ልኬው ያልኩትን ልኬው እንደኋላ እና አዎ።
ተ- አሁን ቴሌግራም ገብቷል።
ለዛ አሁን እኔ ልኬልዎታለሁ፣ ግን እሱ block አድርገው ነው። ለዛ ነው እስቲ እሺ block ኡን እንደገና ወይ ላኪውና ልኬዋለሁ።
እንደገ- ብሎኩን የሚያጠፋሉት ሰው ይፈልጉና እ።
ብሎኩን ያጥፉልዎት። ብሎክ አድርገውታል። ለዛ ነው እሺ እሺ አሁን ል- አሁን ላኪውና እሺ እሺ አዎ ልኬዋለሁ። እሱ ብሎኩን ያጥፉት ይገባል።
እሺ